ልንችፕ እባክዎ ምን ላድርግ?
እንዴት ናችሁ? ሰላም ናችሁ?
ሰላም አለን።
አረ ብሬን ተው መልሱልኝ፣ ተው አየር ላይ የቀረው በዚህ- ልዘዝበት።
በዚህ ቁጥር ነው አዎ በዚህ ቁጥር ነው እናቴ እ?
ህይወት ኖት።
አዎ
የምን ፕሮዳክት ላይ ነበር የቀረብኩት?
የጥቅል ጎመን
ጥቅል ጎመን እኮ ፌል አድርጓል አይደል? ፌል ያደረገ ሙሉ አልተመለሰም።
አልተመለሰልኝም እናቴ።
ኦኬ ኦኬ። አመለ
አመለ እሸትና ወይ አመለና ህይወት?
አመለና ህይወታ አዎ፣ ሶስት ናችሁ።
እ? አዎ ሶስት ነው።
አዎ፣ ሶስታችሁ ማለት ነው። እሺ እ።
እመለስላችኋለሁ። አሁን አስልክ አሁን በእናት ዛሬ ልዘዝበት እናቴ። ቆየ እኮ በጣም እሺ እሺ። በአስራ ሶስት ነው። ልክ ነው። ታው አዎ ቆየ በጣም እውነት። አዎ።
እሺ፣ እደውልሎታለሁ፣ አሳውቀውታለሁ፣ ይላክሎታል።
እሺ ናት። እሺ